ሄሎ hello ሰላም ጥልኝ ቤት ቤት እንደት ነሽ?
እንዴት ነህ?
ሰላም እሺ የድሮ ያልቀረ ነው እኮ አልመለስሽም እ ምን ነበረ ውድድሮ ነው?
እ አዎ የድሮ ድሮ ነው ነው?
እኮ አዎ መቼ መቼ ነበር?
እ December ሀያ ዘጠኝ ነው
December ዘጠኝ አዎ
October፣ November፣ December ከ September okay። እስኪ አ፣ ስንት ወሩ ማለት ነው?
December ከሆነ እም፣ እም፣ ቆይ ቆይ December እኮ አንድ ሳምንት የተሞላው አሁን ነው እኮ ኦክቶበር ያለው።
ነን አይደል?
አዎ October ነው አይ አይ ስድ- አንድ ስድስት ሰ- ስድስት ቀን ከመ- በፊት ነው እም? ስድስት ቀን ስድስት ቀን ከበፊት ነው አዎ ስድስት ቀን በፊት አዎ ሰባ አዎ ሰባ እና ስድስት አካባቢ ነው እኮ እስኪ አንድ የቤት ቤት ቁጥር ንገረኝ።
ቁጥሩ አስራ አምስት ሰባ ሰባ አራት አስራ አምስት ሰባ አራት ስልሳ ስምንት ስልሳ ስምንት አርባ ሁለት አርባ ሁለት አዎ
ስንት ብር ነው?
ሁለት ሺህ ነው
እም፣ ቆይ እስኪ አንዴ ጠብቀኝ እሺ። ዴዚ ሄሎ ሄሎ ዲሴምበር ሀያ ዘጠኝ ነው ያልከኝ?
አዎ
በጣም ቆይቷል አይደለ?
አዎ በጣም ቆይራት ምን ነው okay ወይ ወይ
September ስንት ላይ ነበር expired ያደረገው ያልሽኝ?
እ
እም። September ዘጠኝ በፊት የነበረው expired አድርጓል ማለት system ተቀይሯል እና
እሺ እየተነገረ ነበረ ከዛ በፊት ያለው ያላቸውን እንትን እንድትሉ ማለት ነው።
አሁን ብሩ የለም አለ እኮ Decem እንትን ምንድን ነው expired አድርጓል ከ September ዘጠኝ በፊት የነበረው
October ነው December ነው ይሄ ወሩ ሙስሊማን ናቸው ወሩ አሁን በፊት ነው ወሩ አሁን ዛሬ አሁን አምስት October ነው ነው። አሁን October ነው October አይደለ?
ነው?
ዛሬ እሺ።
October አምስት ነን። እሺ።
October አምስት ነው አዎ ዛሬ የ- የበፊት የበፊት ወሩ ስንት ነው ከ September ዘጠኝ በ- በኋላ በፊት ሀያ ያለው ዘጠኝ ሀያ ዘጠኝ ነው ስድስት ቀን ከ- ከ- ከ- በፊት ነው እኮ ስድስት ቀን በፊት አዎ ሀያ ዘጠኝ ነው እኮ December
September ሀያ ዘጠኝ ስድስት ቀን በፊት ነው እንዴ? አይደለም። አሁን October አምስት ነን።
አይ፣ ዛሬ October አምስት ነው ግን እዛ በፊት ወሩ ሀያ ዘጠኝ ነው ወሩ እንትኑ ቀኑ ሀያ ዘጠኝ ነው እንጂ December አይደለም።
እ October ነው ወይስ December ነው አሁን ያለ ነው የለ October ነው። ያለፈው ወር September ነው።
አዎ December ነው እኮ September ነው።
አዎ September ሀያ ዘጠኝ
አዎ እስኪ እሺ ጠብቀኝ አንዴ።
ይሄ December ስ- ስ- ስምንተኛ ወር ነው
September አ
አዎ እሺ እሺ እሺ እያየሁ ነው። ቆይ ሀያ ዘጠኝ ነው እኮ ስድስት አ- ሰባት ቀን ከምናምን በፊት ነው ብሩ እሺ እሺ። አሁን December ስትለኝ December ደግሞ በጣም ቆይቷል። እዛ ብዬ ነው።
እም ስንት ጊዜ ይደውላል? ስንት ጊዜ ይደውላል? ምን አለ እኮ ስልክ አለ እኮ የለም። ስንት ጊዜ ነው እኮ ቆየ ቆየ ቆየ። ምንድን ነው የፍርድ ቤት ነው የገባ እንዴ?
ቆይ ቆይ እያየሁልህ ነው። ጠብቀኝ አንዴ። እ፣ hello hello ይኸውልህ በሀያ ዘጠኝ በቴሌ የቴሌ ብር ቁጥር ዜሮ ዘጠኝ አስራ አምስት ሰባ ሰባት ሰማንያ ሰባ ስድስት ሰባት ሰማንያ ዘጠኝ ነው።
አዎ ይኸውልህ እንትን SantimPay ዎች ትንሽ ችግ- የ system ችግር አጋጥሟቸውን ያቆዩትና እሺ እዛ balanced ነው ብሎ ነው የሚያሳየኝ፣ ግን approve አላደረጉትም።
የለም እኮ ወ- እሺ አዎ ልክ ነው እና
እሺ approve approve እንዲያደርጉ inform አደርግልሃለሁ። አንተም ደውለህ መጠየቅ ትችላለህ SantimPay ዎችን። approve አልተደረገልኝም approve አድርጉልኝ በላቸው።
ይሄ በሳንቲ ቁጥሩ ስንት ነው?
እሺ ቆይ አንዴ ዜሮ ዘጠኝ ሰባ
እሺ አርባ ሰባት
ሰ- ሰላሳ ዘጠኝ ሰባ አርባ ሰባት አሁንም አርባ ሰባት እሺ አርባ ሰባት አስራ ስድስት አስራ ስድስት አዎ ሰባ አርባ ሰባት አርባ ሰባት አስራ ስድስት እሺ ወይም ወይም ተረፍበኝ ደግሞ እ ወይም ደግሞ short code ም አላቸው ዘጠና ሶስት short- ስልሳ ላይ መደወል አዎ ትችላለህ።
ስልሳ ስልሳ አይሰራም ዛሬ ዘጠና ሶስት ስልሳ አይሰራም።
አይሰራም ግን እን- ቁጥሩ እን- እን- አስራ እን- አስራ ስምንት ሰባ አርባ ሰባት አርባ- አርባ ሰባት ሁለት አርባ ሰባት አዎ ከዛ አስራ ስድስት እሺ approve በስመ አብ አድርጉልኝ approve አልተደረገም በላቸው። እሺ
እሺ እሺ አመሰግናለሁ።
እሺ